ሄሎ ጤና ስጥልኝ ቃል ኪዳንን ከብስቴት ምን ልርዳው?
እንዴት ናቸው? ሰላም ነው።
ሰላም ምን ልርዳው?
አሁን ምንድነው ውዝድሮ ፈልገን ነበር አራት መቶ ብር ወደ ጃባ ወደ አካውንት የኔ አካውንት ማስገባት ፕሮሰስ ላይ ነው ይላል እንጂ አለ።
እሺ በስልክ ቁጥር ነው?
አይ ይሄ በስልክ ቁጥር ነው።
እሺ ስንት ብር ነው?
አይ አራት አራት መቶ ብር እሺ የዛሬ ነው አ የዛሬ ነው?
ማታ ነበረ፣ ግን እስካሁን አልገባም። ማታ ነበር።
እሺ አንዴ መስመር ላይ ጠብቁኝ።
እሺ አይ እሺ
hello እሺ፣ process ላይ ነው ይገባሉታል። ትንሽ ይጠብቁ።
እሺ አይ እሺ እሺ፣ መልካም ቀን።
እሺ አይ